ሄሎ ሄሎ ጤና ይስጥልን። በምኪትዩብ ነው።
ሰላም፣ እንዴት አደራችሁ?
እግዚአብሔር ይመስገን።
ዩቲዩብ ትምህርት ለመማር ፈልጌ ነበረ።
ይቻላል። የዩቲዩብ ስልጠና እየመዘገብን ነው። ስሞትም አልበል
እ፣ ምን ያክል ነው ክፍያው? መጀመሪያ እሺ። እኔ ደግሞ ስሞትን ልጠይቅ።
እ፣ እሺ፣ ሱዚ ይባላል ነው።
እሺ ሱዚ ሱዚ ማን ልበል?
ሱዚ አለኸኝ ማን አለኸኝ።
አለሀይ?
አዎ፣ እሺ ስልኮትን ይነግሩኛል?
ዜሮ ዘጠኝ እሺ ሰላሳ ሶስት ሰላሳ ሶስት ሰላሳ ሰባት ሰላሳ ሰባት ሰላሳ ሶስት ሰላሳ ሶስት ሰላሳ ስምንት
ሰላሳ ስምንት እሺ ከየት አካባቢ ነበር የደወሉልን?
አባዱ የካ ማስታወቂያ ምኑ ላይ ነበር ያዩት?
ዩቲዩብ ላይ
ኦንላይን ነው በአካል ነው የፈለጉት?
እ፣ እ፣ በአካል ነው የፈለግኩት። actually።
እሺ ለእርስዎ ነው? አ?
አዎ፣
እሺ ኮርሱ የሶስት ወር ኮርስ ነው።
እም፣
በሳ- እ፣ በሳምንት ሶስት ቀን በአካል እየመጡ ሀያት በሚገኘው ተስፉ ሞላ አዳራሽ ነው የሚማሩት። class ኡ የት የት ሞል ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ሀያት ተስፉ ሲኒማ ተስፉ? okay፣ እሺ፣ ከአስራ አንድ ከ- ሰዓት ተኩል እ፣ እስከ አንድ ሰዓት ተኩል class ኡ
okay፣ ለወር ከአስራ አምስት ቀን እንደዚህ እያደረግን እንቆያለን። አስራ አምስት ቀን ደግሞ በተማሩት መሰረት አስ- እ፣ የ assignment ይኖረውታል።
እም፣
አንድ ወሩን ደግሞ የመጨረሻ final video የሚሰሩበት ይሆናል።
okay፣ ለዚህም የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ credit hour ነው።
okay፣ እሺ፣
አስራ እ፣ አምስት ሺህ ማለት ነው።
okay እሺ እና መቼ ነው የሚጀምረው? በሰኞ ነው? እሁድ።
ሰኞ አዎ፣ በአካል ለሚማሩት ሰኞ የካቲት 25 እንጀምራለን። እስከ የካቲት 25 ለሚመዘገቡ ተማሪዎች ደግሞ የመጨረሻ የዩቲዩብ ስልጠና class ስለሆነ discount ተደርጓል።
ስንት በ credit ነው?
hour 500 ብር ነው። ሀያው 10 ሺህ ይመጣል።
okay
ይሄ okay።
የሚሆነው ግን እስከ የካቲት 25 ለሚመዘገቡ ተማሪዎች ብቻ ነው።
yes ማለት እስከ ቀኑ ድረስ ማለት ነው።
አዎ፣ okay እ፣ እሺ ለመ- አመሰግናለሁ።
እሺ መልካም ቀን።
እ፣ ምንድን ነው የሚያስፈልገን ነገር ግን ምን ይዘው?
አሁን እየመዘገብኩት ነው።
እም፣ ምዝገባውን ከ- የሚመዘገቡ ከሆነ account እልክልዎታለሁ። በአካ- በምልክልዎት account ካስገቡ በኋላ ብሩ screenshot እም፣ አድርገው ቴሌግራማችን ላይ ስምዎትን፣ የአካል ተማሪ መሆንዎትን፣ ስልክዎትን አድርገው ይልኩልናል።
okay እሺ።
ልመዝግቦት?
መዝግብ መዝግቢኝ ነው።
እሺ ስለ መዝግቤዎታለሁ። አሁን account እልክልዎታለሁ።
እሺ በምልክልዎት account ግን ስምዎትን፣ ስልክዎትን አድርገው ይልኩልኛል።
እሺ። ከአስራ አንድ ሰዓት እስከ አንድ ተኩል ነው ያልሽኝ ትምህርቱ።
ከአስራ አንድ ሰዓት አዎ እስከ አንድ ሰዓት ተኩል ቀኑ specific ይታወቃል መቼ መቼ እንደሆነ?
ሰኞ፣ ሮብ፣ ዓርብ ወይ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ነው
okay ሁለት ከሶስቱ አማራጭ አለው። እም፣ አዎ።
okay
እሺ አመሰግናለሁ።
መዝግቤዎታለሁ። አሁን ቴሌግራም አሁን በ normal text account ኡን ልክልዎታለሁ።
እሺ እሺ።
ቴሌግራም ላይ መላኩ እንዳይረሱ። አመሰግናለሁ። መልካም ቀን።
ሰላሙን አስገኝ አሜን። ሄሎ